ዶክተር ጤና ይስጥልኝ። እባክዎትን ልርዳው?
ቴሌን አገልግሎት ተመዝግቤ ነበርና ያ- ያ- የአየር ሰዓት ሀምሳ ብር ተሸልሜ ነበር፣ ግን ብሩ አልገባልኝ።
ዛሬ ነው ያሸነፉት?
አዎ ዛሬ አሁን ማለት ነው።
እሺ ይገባሉታል። ትንሽ የ system ችግር አጋጥሞና ሲስተካከል ወደ ይገባሉታል። ቁጥሩ- ቁጥሮትን ይዤ
አቤት ሲስተካከል system ስልከናል፣ ግን system አልገባም። ወደ ስልኮች አልክም እያለ ስለሆነ ነው። ትንሽ ይታገሱ። ትንሽ ሲስተካከል ድረስ ካሸነፉ ይገባሉታል። ምንም ችግር የለም።
ኧረ እኔ ብቻ ማለት እርግጠኛ ለመሆን ፈልጌ ነው እንጂ በቃ ጣጣ የለም።
እሺ በዚህ ስልክ ነው አይደል? አሁን በደወሉበት አዎ፣ ሀምሳ ብር ካርድ ያሸንፋል አለ system ኡ ላይ።
አዎ እንደዛ እኔ እኮ መልዕክት ገብቶልኝ ነው እንጂ ያው ሌላ ነገር አስቤ አይደለም።
አይ ልክ ኖት፣ ግን system እየላክን እምቢ እያለ ስለሆነ ነው። ሲስተካከል ወደ ይገባሉታል። ምንም ችግር የለውም።
እሺ።
እሺ